hello
አቤት ሰላም ጤና ይስጥልን።
አብሮ ይስጥልን። ሰላም ነው።
አለን አለን እንርዳው።
አይ ስልክ የቴሌቪዥን አገልግሎት ተጠቅመንበት እም፣
ከዛ በቀን አራት ብር ይበላል። ለማቋረጥ ፈልገን ነበር።
በቀን አራት ብር አይደለም ሁለት ብር ነው። ዕለታዊ ከሆነ የተመዘገበው
አዎ፣ ከዛ ለማቋረጥ ፈልገን ነበር።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር ይጫኑ።
እ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ስድስት ቁጥር።
እሺ፣
እሺ
እሺ፣ እናመሰግናለን።
እም።